አይፈልግም።
hello አቤት ሰላም ነው ሰላም ነው እግዚአብሔር ይመስገን። ዶንኪ ቲዩብ ነው ምን ልርዳዎት?
ስልጠና ምናምን ማውራት ፈልጌ ነበር።
የዩቲዩብ ስልጠና ነው።
እ የዩቲዩብ ሳይሆን የአጭር ጊዜ ማስታወቂያ ላይ ይችላል።
okay እ የአጭር ጊዜ ስልጠናዎቹ ምንድን ናቸው? አራት ኮርሶች ናቸው። content፣ editing፣ marketing እና በጎ አድራጎት ነው። እ በቻናላችሁ